ሄሎ
ነው ወይ ደህና ነሽ?
እግዚአብሔር ይመስገን ሰላም ነው።
አለን መኪና ቲክቶክ ላይ ያየሁት ነበር እና አንድ
አዎ ቤትኛው ነበር ያው
ቤት ላንድ ክሩዘር ይሄ ጥሩ አለ ሳንሩፍ ያለው
ሄሎ ድምፆት ይቆራረጣል።
ቤክ ቤክ ላንድ ክሩዘር
ሄሎ ይሰማል?
ይሰማኛል አይሰማም? ሄሎ ሄሎ ሄሎ